አሜን የሆነውና የታመነው ምስክር እንዲህ ይላል። ራእይ ዮሐንስ ምዕራፍ 3 ቁጥር 14
ልደራደርበት ማልቀብረው እውነት አንገት የማያስደፋን የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። አልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። በሰባቱ መቅረዞች ተገልጠ ያየንህ የሞትና የሕይወት መክፈቻ ጨብጥ ያለና የምትኖር የትውልድ ሁሉ ቤዛ ኢየሱስ የሚለው ስም ስንቱን በፍቅር ገዛ
አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋ ኦሜጋ ለዘላለም እንደኔ የሚያድን
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። አምነው የጠሉት ሁሉ በግፍ የተገፉ ስንቶች በሚነድ እሳት በቀስቱ ፊት አለፉ። አንገታቸውን ለሰይፍ ለስለት እየሰጡ ቤት ሀብታቸውን ጥለው ከአገር ተሰደው ወጡ።
አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋ ኦሜጋ ለዘላለም እንደኔ የሚያድን
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። አይሁድ አትቃውሙ አትሟገቱ ስሙን በደሙ ፈሳሽነት ቀድሶታል ዓለሙ እንደ በግ አንገት ደፍቶ ኮረብታው ላይ ያየነው ኢየሱስ የእግዚአብሔር ልጅ በእርግጥ የዓለም ጌታ ነው።
አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋ ኦሜጋ ለዘላለም እንደኔ የሚያድን
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። ስሙ ነው ሰው ያረገን፣ ስሙ ነው ስማችን። እኛ አምባብን ስም አለን፣ ቆሽሿል ልብሳችን። ዘላለም እያጽናና ትናንትን ባያስረሳ በፍቅያማ በጠፋን በተረሳን አሜን የሆነው እንዲህ ይላል። አሜን የሆነው አሜን አልፋው ኦሜጋ ለዘላለም እንደኔ የሚያድን የለም።
ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው። ማልደራደርበት ማልቀብረው እውነት አንገት የማያስደፋኝ የማላፍርበት ኢየሱስ የሚለው ስም እስትንፋሴ ነው። እውነቱ ይሄው ነው።